የሳይት ወረቀት በዚች ገበይታለች። ሄሎ ጤና ይስጥልን። አቤት ጤና ይስጥልን።
ማን ዘ
እ ወደ ሰማንያ አምስት ሰማንያ ስምንት እየደወሉ ነበረ ፕሪንስተን ሆምስ። ሄሎ ሄሎ እንደዚህ አይነት ከስተመር ሄሎ